ቴክስ ስፖርት ሌላ ነው። ሌላው ሌላው ሄለው ሽንት ቤት
ብሩክ ነኝ ከሾኔ እ ምን አልከኝ?
ብሩክ ነኝ ከሾኔ። እንትን እንትኑ ተበላሸብኝ። ኬሶ ቤትማን ማናጀሩ እቺ ማ- ብሩክ ከየት ነው ያልከኝ?
ከሾኔ ባሸርዋን ሸኔ
ከሾኔ ሾኔ።
አ እሺ ምን ሆኖብክ ነው?
ቤትማን ማናጀር እቺ ወረቀት አላወጣም አለች።
ቤት ማን ማናጀር አለች ወረቀት አላወጣም ብላለች።
ወረቀት አላወጣም ማለት እም።
የምንድን ነው አላወጣም ያለክ? የማን የኬኖን የኬኖ ኬኖ
ይሄን ነው ሾኔ ነው ያልከኝ? ብሩክ ሾኔ።
አ ካሸርዋን እሺ ሄላ
ሄሎ ለገዛኸኝ ደውልለት። እሺ ያ ለገዛኸኝ።
ለገዛኸኝ አዎ
እሺ